hello ጤና ይስጥልኝ።
ነው
withdraw ያረኩ ብሩ አየር ላይ ቀርቶብኝ በእናቴ
እሺ ሁሉ ስፖርት ላይ ይግቡና transaction history የምትለዋ ላይ successful የምትል አለች አደለ
እሺ እሱን screenshot አድርገው ያስተላልፉበትን screenshot አድርገው ቴሌግራም ላይ ላኩልን ስልክ ልስጦት
ጭራሽ እኮ ነው አልከፍት ያለው transaction ኡ አልከፍትልን አለ እሱ የኔትወርክ ችግር ነው refresh ያድርጉት አድርገነዋል ወይ ደግሞ ትናንትና እኮ ሎጋውት ነው- login አድርገው ይሞክሩ ትናንት ነው የጀመርነው እናቴ ትናንት ጀምረን ነው ሌላም ሲም የያዘብን አለ እንደዚህ
እሺ የማይከፍተውን screenshot ያድርጉና ሰዓቱን ቀኑን የብር መጠኑና ስልክ ቁጥር አድርገው ቴሌግራማችን ላይ ላኩልን ስልክ ልስጦት እሺ ንገሪኝ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት ሰላሳ
አስራ ስድስት ሰላሳ ዜሮ ስድስት
ዜሮ ስድስት በምን ላከው ቴሌግራም ላይ
ዜሮ ስድስት ሰባ ስምንት አስራ ስድስት አ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አይ በቃ እሺ
መልካም ቀን